እያከበረ ላከበረ እየባረከ ለባረከ እኔ ስለ ኢየሱስ ምስጋና አለኝ እኔ ስለ አንድ አምላክ ምስጋና አለኝ። አስር አውታር ባለው በበገና ዘምርለታለሁ እንደገና አሸበሽባለሁ በምስጋና ለሆነው ገናና አስር አውታር ባለው በበገና ዘምርለታለሁ እንደገና አሸበሽባለሁ በምስጋና ለሆነው ገናና ለእርሱ ክብር ቆሜ ብዘምርለት ያንሳል ኢየሱሴ መሽ ሲበዛበት እጨምራለሁኝ አዳዲስ ዝማሬ በድል አቆሞኛል አክብሮኛል ዛሬ ስሙን ጠርቼ ስባርከው ጌታ ኢየሱስ ውዴ ስለው ነፍሴ በሐሴት ትሞላለች አንዱን አምላኳን ስላገኘች። ስሙን ጠርቼ ስባርከው ጌታ ኢየሱስ ውዴ ስለው ነፍሴ በሐሴት ትሞላለች አንዱን አምላኳን ስላገኘች። ሲዝል ጉልበቴ ብርታቴ ሆነኝ ከወደኩበት እኔን ያነሳኝ። አይዞህ አትፍራ አለሁ ያለኝ ማን አለ እንደርሱ አባቴ ሆነኝ። አይዞ አይዞ አይዞህ ያለኝ አይዞ አይዞ አትፍራ ያለኝ አይዞ አይዞ አለሁ ያለኝ አይዞ አይዞ በርታ እያለኝ ሲዝል ጉልበቴ ብርታቴ ሆነኝ ከወደኩበት እኔን ያነሳኝ። አይዞህ አትፍራ አለሁ ያለኝ ማን አለ እንደርሱ አባቴ ሆነኝ አይዞ አይዞ አይዞህ እያለ አይዞ አይዞ አትፍራ እያለ አይዞ አይዞ አለሁ ያለ አይዞ አይዞ በርታ እያለ እያከበረ ላከበረ እየባረከ ለባረከ እኔ ስለ ኢየሱስ ምስጋና አለኝ እኔ ስለ አንድ አምላክ ምስጋና አለኝ። አስር አውታር ባለው በበገና ዘምርለታለሁ እንደገና አሸበሽባለሁ በምስጋና ለሆነው ገናና አስር አውታር ባለው በበገና ዘምርለታለሁ እንደገና አሸበሽባለሁ በምስጋና ለሆነው ገናና ስሙን ጠርቼ ስባርከው ጌታ ኢየሱስ ውዴ ስለው ነፍሴ በሐሴት ትሞላለች አንዱን አምላኳን ስላገኘች። ስሙን ጠርቼ ስባርከው ጌታ ኢየሱስ ውዴ ስለው ነፍሴ በሐሴት ትሞላለች አንዱን አምላኳን ስላገኘች።
አንዱን አምላኳን ስላገኘች አንዱን ጌታዋን